Hello ጤና ይስጥልኝ ከቢጫ ኢትዮጵያ ነው የምደውልልህ።
እሺ አሁን ደውሎ ነበርና thermostat ሱ እንደማይሰራ ነበር የነገሩኝ እና አሁን በዚህ ምክንያት ምን አያቀዘቅዝም ነው?
አ ምንም አሁን አንድ አያቀዘቅዝም። አሁን already እንደውም ጠጥ ነው ያለው። በቃ ጠጥ ስለኩሶ እ፣ thermostat ኡ የሆነ የመመለስ ባህሪ ያለ normally አሁን ዝም ብሏል። እንደውም በቃ ምን ነገር ሶኬቱም ለኩሶ እየሰራለን። ማታ ላይ እንደዛ ነበረ thermostat ኧ ጣ እያለች የምትመልሰው ነገር ነበራት እና አሁን ግን እ፣ አጠቃላይ አይሰራም።
አይሰራም ሲል አሁን አያቀዘቅዝም።
አዎ አ በቃ አያወጥንም?
መብራትም እየ- እንትን እያለ አይደለም።
እህ፣ መብራትም አለች አይደል? እዛ አካባቢ
መብራት አለ አሁን OK። እሺ፣ እሺ፣ አመሰግናለሁ። እሺ፣ መልካም ቀን።
እሺ ከተቻለ በጣም በአስቸኳይ ልክ እንዳልሽ እባክሽ እሺ ማለት እሺ፣ መልካም ቀን።